ጤና ይስጥልኝ ስፖርት ነው እባክዎ የምንረዳው?
ትላንት ደውዬ ነበረ ብር withdraw አድርጌ በ SantimPay
እሺ አልተ እንትን አለ ቆረጠብኝ፣ ግን ወደ ቴሌግራም ላይ ልከዋል?
screenshot አድርገህ ቴሌግራም ላይ ላክ ብሏችሁኝ ትላንት ጠዋት ስልክዎን ንገሩኝ የላኩበትን።
ዜሮ ዘጠኝ እሺ ሰላሳ አምስት
እሺ ሀምሳ ሰባ ሶስት ሰባ ሁለት ሌላ ናኑ ሀበሻ ናኑ አበሻ
እሺ ስልክ አላኩልንም ናኑ
ስላክ ስልክ አላኩልንም አ!
ማለት ቴሌግራም ላይ በየትኛው ነው ሁሉ ስፖርት የሚጠቀምበት ስልክ ዜሮ ዘጠኝ ሰላሳ አምስት ሰላሳ አምስት
ሀምሳ ሰባ ሶስት ሰባ ሁለት
ይሄ ነው ቴሌግራም የከፈቱበት
አዎ ቴሌግራም የከፈትኩበት በዚህ ነው። በሁሉ ስፖርትም የምጠቀመው በዚህ ነው።
እሺ ዜሮ ዘጠኝ ሰላሳ አምስት ሀምሳ ሰባ ሶስት ሰባ ሁለት አስራ ሶስት ሺህ አራት መቶ ብር አይደል
አስራ ሶስት ሺ አራት መቶ እሺ መልሱን ስናገኝ እናሳውቆታለን
እሺ